ጤና ይስጥልኝ ኢትዮ ኢትዮጵያ hello hello ጤና ይስጥልኝ።
ሄሎ hello ጤና ይስጥልኝ።
እ፣ ማን ልበል አንቺን?
ኤደን እባላለሁ። እባክዎ ምን ልርዳው? ከቢጂአይ ነው።
ቢጃ እሺ፣ ቢራ እስቲ information ፈልጌ ነበረ።
እ፣ ምን አይነት information ነው የፈለጉት? እባክዎት ደንበኛችን እ፣ ምን ምን አይነት ቢራ አላችሁ? እስቲ
እ፣ ቢራ ሁለት አይነት ቢራ ሶስት አይነት ቢራዎች አሉን። አንደኛው ሜ- ሜታ ቢራ፣ እ፣ ጊዮርጊስ ቢራ። አዎ ሜታም የኛ ነው አሁን ላይ እም፣ እና ደግሞ ካስትል ቢራም አለን
ሜታ ካስትል
እና ጊዮርጊስ ቢራ፣ ቅዱስ ጊዮርጊስ ቢራ።
አ፣ እሺ እ፣ በ- ከስንት ሳጥን ጀምሮ ነው deliver የምታደርጉት?
እ፣ ከአንድ ሳጥን ጀምሮ deliver እናደርጋለን በየትኛውም አካባቢ።
በእናንተ order አድርገን የትም የትም location ቢሆን ማለት ነው።
አዎ የትም location ብትሆኑ አሳውቁንና እ፣ እ፣ በ agent ኦቻችሁ አማካኝነት deliver እናደርጋለን።
እም፣ እሺ ድራፍትስ አላችሁ?
አዎ ድራፍትም አለን።
እሺ ከስንት ቢራ እንትን በርሜል ጀምሮ ነው ማዘዝ የምንችለው?
okay እ፣ ድራፍት እ፣ በአንድ በርሜሉ ሰላሳ ሊትር ነው የሚይዘው። ከአንድ በርሜል ጀምሮ ማዘዝ ይችላሉ።
ሰላሳ ሊትር ነው የሚይዘው።
አዎ እም፣ እሺ አሁን ለምሳሌ ለአንድ ለአምስት መቶ ሰው ምን ያህል ይበቃኛል?
እ፣ ምን አይነት እ፣ ሁሉም እንግዶቹ እ፣ ይጠቀማሉ ድራፍቱን?
አዎ ለአምስት መቶ ሰው estimation
okay እባክዎ መስመር ላይ ጠብቁት፣ check ላድርግልዎት።
እሺ
ሄሎ ሄሎ መስመር ላይ ስለጠበቁኝ አመሰግናለሁ። አስራ አምስት ሊትር ቢወስዱ አስራ አምስት በርሜል ማለት ሰላሳ ሊትር አንዱ የሚይዘውን ቢወስዱ በቂ ይሆናል ብለን እናስባለን።
በቂ ሆኖ እንትን ይልኛል።
አዎ።
እሺ እ፣ ሌላ የ- ከአልኮል ነፃ የሆነ ምን አላችሁ?
ከአልኮል ነጻ መጠጥ በአሁኑ ሰዓት ያለን ስንቅና ማልታ ጊነስ ነው።
ማለት ሁለቱ ናቸው። አዎ እሺ፣ እሺ እናቴ አመሰግናለሁ በጣም።
እሺ፣ አመሰግናለሁ። ሌላ ምረዳዎት ነገር አለ?
እስቲ መልሼ እደውላለሁኝ ተጨማሪ ነገር ከፈለኩ። እሺ፣ እሺ፣ ስለደውሉልን እናመሰግናለን። መልካም ቀን።
መልካም ቀን ላንቺ።
bye